እባላለሁ።
ጤና ይስጥልኝ።
ጤና ይስጥልኝ።
አሪፍ ብዬ ነው የምደውለው። ደንበኛችን ደውሎ መስመሩ ተቆርጧል።
እሺ እሺ ችግር የለም።
እሺ ደንበኛችን ቴሌግራም የሚጠቀሙት አሁን በደወሉበት ስልክ ቁጥር ነው?
አዎ የኔ መቤት አዎ።
እሺ አንዴ መስመር ላይ ይጠብቁኝ ልይሎት።
እሺ።
ደንበኛችን በዚህ ስልክ ቁጥር ቴሌግራም አላገኘንም። ምናልባት የ user name ካለው ሊነግሩኝ ይችላሉ?
በዚህ ስልክ በዜሮ ዘጠኝ ሰላሳ አንድ አንድ ሁለት ሶስት አራት አምስት ስድስት በሚለው ስልክ ቴሌግራም
እኛ በኩል አላገኘሁትም። ደንበኛችን ምናልባት user ዳባስ name ወንድሙ ካለው በሚል አዎ ዳባስ ወንድሙ
ስም ሳይሆን user name ኦት ነው ደባሱ።
አዎ ዳባስ ነው።
እሺ የየውሎት ነው። አንዴ መስመር ላይ ይጠብቁኝ።
እሺ የኔ መቤት
ደንበኛችን መስመር አስጠበቅነዎት። ይቅርታ።
ችግር የለም የኔ እመቤት።
እሺ አሁን ባሉኝ ስም እያገኘሁት አይደለም ደንበኛችን። እስቲ ወይም የእኛን user name ልንገሩትና check ሊያደርጉ ይችላሉ። በሌላ ስልክ መላክ አሁን ይችላሉ።
እኮ ስልጠር በዚህ ስልክ ቁጥር ነው እንትን የምልሽ ማለት አዎ።
screenshot አድርጌ እንዴት አድርጌ ልላክልሽ? እኔ screenshot አድርጌዋል የላኩበትን successful አንድ በሀምሳ ሰባት በምናምን ብሎ የሀምሳ ሺህ ብር ገብቷል ወደ እንትን አለኝ። flash የተጫወትኩት flash እንትን ነው። እኔ በትን ወደ ሀያ አምስት ሺህ ብር deposit አድርጌ ያለውኝ ገብቶሻል።
ልክ ነው ደንበኛችን። ምናልባት አጠገቡ ሌላ ሰው ቴሌግራም የሚጠቀም ስልክ ማንም ስም የለም ማንም የለም። እኔ እርግጠኛ ነኝ በእኔ ስልክ እንደላኩት የኔ እመቤት
ደንበኛችን screenshot አድርጌዋል።
የግዴታ screenshot ስለሚያስፈልገን ነው። በሌላ ሰው ስልክም ቢሆን ይላኩልንና በእኛ በኩል እንድናይሎት የእኛን ስልክ ቁጥር ልንገሩት።
ቆይ አንዴ አንድ ጊዜ እንትን ሆልኝና አትዝጊው፣ እንትን ላርግልሽ። screenshot ያደረኩትን ነገር ልንገርሽ። ArifPay ይልና we will transfer fifty thousand ETB ብር you will be asked ሀምሳ ስምንት times ስምንት መቶ ሀምሳ ETB ብር one times seven hundred total fifty ብር order ደንበኛችን hour መስመር ላይ ነው።
ማኔጅመንት ዊል ቢ ወይ transaction ኮዱን ልንገርሽ። hello hello hello